ማሊ ባባ
hello።
ጤና ይስጥልን።
አብሮ ይስጥልን። ሰላም ነው።
እግዚአብሔር ይመስገን። ምን እርዳዎት?
አለን አለን። ይሄ ልዋጭ መኪና ፈልጌ ነበር። ኮሮላ ሁለት ሺ ሰባት ነጭ ኮሮላ አለችኝ።
እሺ ይኸው ወደ ጄቱር ምናምን ካላችሁ ብዬ ነው።
እኮ ይዘውልን ይምጡ። አናያት መኪናዋን ምን
ይዘውልን ይምጧ።
ምን አልሽኝ?
ይዘውልን ይምጡ። አባት መኪናዋን ይዘውልን ይምጡ።
ሻሸመኔ ሻሸመኔ ነኝ። እኔ በቴሌግራም ልላክልሽ።
በቴሌግራም አይሆንም። መኪናዋን ግዴታ ማየት አለብን።
እና ለጄቱር ያለሽ እናንተ ጋር አዎ ጄቱር አለን እኛ የተወሰነ ጋር።
percent እናውራና ከዛ የተወሰነ percent ከተቀራረብን እኔ ተነስቼ እመጣለሁ።
ጄቱር አለን እ
ጄቱር አለን ዜሮ ዜሮ የለጠፈም ደግሞ የሚፈልጉ ከሆነ የለጠፈ እንፈልግሎታለን።
Okay ባንክ ያለው አለ። እሺ
አዎ ባንክ ያለው ጄቱር አለን።
እሺ መቀያየር ይቻላል።
ምን አሉኝ?
መቀ- እንትን ቅያሬ መግባት እችላለሁ በኮሮና አዎ አዎ ይችላሉ
እና እንዴት እናውራው ታዲያ?
እኮ ግዴታ መምጣት አለቦታ አባት መኪናውን ሳናይ እኮ እንትን ይህን ያክል አንልም።
ኦኬ ምክንያቱም እሱ ላይ የሚጨምሩት ብር ሊኖር ይችላል። አ።
እሺ ጂቱርን አንቺ ላክልኝ እስኪ ሊሆን ስንት አለው?
ጄቱር ላይ ጄቱር ማሊባባ dot net ላይ ይግቡና ይዩት አለን። ማ- ማሊባባ dot net የሚል የቴሌግራም page ኣችን Okay እሺ